ሄሎ ጤና ይስጥልኝ ቤት ቤት
አዎ ማታ ማታ የሆነ የኩባውን እንትን ብዬ ብሩን የሆነ ሳያልቅ ብቻ እንትን ካሽ አውት ብዬ የሆነ አንድ ሺህ ምናምን ብር እሺ ከጌቢም ወጥቷል ስነ ካርድም ላይ አልገባልኝም።
አሁን በደወልክበት ቁጥር ነው ቤት ቤት የምትጠቀመው አዎ በዚህ አዎ እሺ አንድ ሺህ ብር ነው አይደለ?
አንድ ሺህ ብር ነው።
አዎ አንድ ሺህ ብር pending ላይ ነው። እሺ ለ SantimPay አሳውቅልሃለሁ፣ ይገባልሃል።
እሺ ማለት አመሰግናለሁ። በጣም ጊዜ እሺ እሺ፣ አሳውቅልሃለሁ።
እሺ እሺ፣ አመሰግናለሁ።
እሺ